ሌላው ጤና ይስጥልኝ።
አቤት። አብሮ ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን እንዴት ነሽ?
አለን።
ትንሽ ትራንስፖርት ላይ አስተያየት ልሰጥ ፈልጌ ነው እሺ፣
እና ከደብረ ብርሃን አዲስ አበባ ነው የምመላለሰው እሺ፣ በስራ ጉዳይ እሺ።
እና ያው ብዙ ጊዜ ተመላላሽ ነኝ። ምን በትራንስፖርት ላይ ይሄ system ነገር በቃ በጣም ሰዓታችን እንትን እያለ ነው። በጣም እየተጉላላን ነው። እንዴት ይሻላል? አሁን system ኡ እንደዚሁ ነው የሚቀጥለው? አሁንስ ብር ይቀጥ ይጨምርላችኋል ወይስ እንደዚሁ ነው የሚቀጥለው?
እህ፣ አሁን እንደዛ ብዬ ልነግርህ አልችልም፣ ግን ዛሬ እሑድ ስለሆነ አልገቡም አብዛኞቹ ማለት ነው። ግን ነገ አሁን ስለሚገቡ አዎ እናወራበትና እንትን እንላለን፣ ወደ መፍትሄው እንሄዳለን። ምክንያቱም እናንተም ይሄን አገልግሎት እየተጠቀማችሁ መጉላላት የለባችሁም።
አዎ እነሱም ደግሞ አነሰን ካሉ እናንተን ከማጉላላታቸው ራሳቸው ቢጠይቁንም አሪፍ ነበር።
አዎ አይ ብ- አይ እንደው እንዳለ እንደ ለጠቅላላ እውቀት እንደው አስተያየት እንድስታችሁና ከሆነ የሚስታትን ነገር ካለ ከእናንተ አናውቅምና አዎ አሁን እንዳካሄድ ከሆነ ድጎማም ተነስቶብናል ነው የሚሉት አብዛኞቹ ሹሪሽን ተቀጣሪ ናቸው ኦኬ። አዎ እና ሰዓት ላይ በጣም ብዙ ሽርፍራፊ ሰዓት ያው እየተበላብን ስለሆነ እንደው ቢ- በተቻላችሁ መጠን አዎ ቢስተካከል እ፣ ገንዘቡ ትንሽ ቢስተካከል ጥሩ ይመስለኛል።
እሺ፣ ታሪፉ እናስተካክላለን።
አዎ ታሪፉ ትንሽ በቃ እነሱ አሁን ቅር ያላቸው ያቺው ያው በቃ በተለመደ እ፣ አዎ ያው ሁለት መቶ ብር ስለሆነ ያችን ነው መሰለኝ በቃ ሰዓት ትንሽ እንትን እያለብን ነው። በተቻላችሁ መጠን ብታስተካክሏት ጥሩ ይመስለናል።
እሺ፣ እናመሰግናለን። እናስተካክላለን።
እሺ እናት፣ እሺ እሺ፣ እናመሰግናለን።
እሺ።